ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ዝናቡ ሞላ
አዎ ከ ዊ ፕላስ ሶሉሽን ድርጅት ነበር የምደውልልዎት።
ከየት?
ከ ዊ ፕላስ ሶሉሽን ድርጅት ነበር የምደውልልዎት።
እሺ ድርጅታችን ምን እ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
okay ያ ምንድን ነው ከእያንዳንዱ trip አስር percent የምንቆርጥ ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ይህንን የምናደርግበት ዋናው ምክንያት ደግሞ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅሞች ስለሌላቸው ይህንን በጋራ የሚቆጥቡበትና አቅም የሚፈጥሩበትን ስርዓት ይዘን መጥተናል።
okay እንዴት አዩት ሀሳባችንን?
ቆንጆ ነው ቆንጆ ነው።
በቃ አሁን ላይ ስራ ስለጀመርን ሀሳባችንን ከወደዱት እ፣ አብረን መስራት እንችላለን።
እሺ ዊ ፕላስ ሶሉ